Tenha sido investido.
አብሮት ሰላም ነው አባ ኧረ እባካችሁ ሶስት ቀን አራት ቀን ሆነኝ እኮ ለምን አታስገቡልን ብር
ነው አም ውጅዶ አድርገ ነው ወጪ አድርገ ነው
ዊድሮ አርጌ እረካው ነው ለሳንቲም አስተላልፈናል ትላላችሁ። እስኪ ምንም የገባልኝ ነገር የለም።
ለሳንቲም ቢዎች እነሱ ጋር ነው ያለው። እንትኑ ከኛ አስተው ወጪ ሆኗል ብሩ እኮ አሁን እነሱ ጋር ነው ያለው።
መች ነው የሚልኩት? ትንሽ ጠብቅ እያላችሁኝ አራት ቀን ነው።
እኮ አሁን እኛ አሁን ትናንትና ነው መስራት የጀመረላቸው የእነሱም system ማለት ነው ተቋርጦ pending ላይ ነው እስካሁን።
pending ላይ ነው። አዎ ልከንላቸው ብዙ ደንበኞች transaction ላክንላቸው።
ቢያንስ እንኳን cancel ማድረግ ከቻላችሁ cancel አድርጉልኝ። ወይም እስኪ የቤስት ቤስት ቁጥርን ንገረኝ እስኪ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ሀምሳ ዘጠኝ ሀምሳ ዘጠኝ አስራ አንድ አርባ ሰባት አስራ አንድ አርባ ሰባት ሄሎ ሰባት መቶ ብር ነው አይደለ?
አዎ እሺ ለሳንቲም ፔዎች አሳውቀን approve አድርገውታል።
እ?
approve አድርገው ሳንቲም ፔዎች
approved approve አድርገውታል ማለት ሄሎ ሄሎ approve አድርገውታል። አሳውቀናቸው ነው እነሱ
አ approve አድርገውታል። እንትኑ transaction ኑ
እና አልገባልኝም እኮ ታዲያ
እ፣ እንትን ስለነበረ ነው እ?
ያው የብዙ እንትኖች ስለነበረ የብዙ ደንበኞች ችግር ስለነበረ ይሄኛው እየቆየ ነው የገባላቸው። ይኸውልህ ከዚህ ባላንስ ዶላር ከሳንቲም ፔዎች ሳንቲም ፔዎቹ ወጪ አድርገው አድርገናል ብለዋል። ግን የገባ አይደለም ቶሎ ቶሎ ወደ ቴሌ ብር አካውንታቸው ስልካቸው ልስጥና ኮንታክት አደረጋቸው ለሳንቲም ፔዎች ስልካቹ አይሰራም በበርት ነው እ?
እሺ አሁን እኛ አሁን እንትን ብለናል። ከኛ ውጭ ሆኗል። አሁን ለእኛ እኔ- አሳውቀን እንትን እያሉት ነው ያለው። balance account- completed completed ብለውናል ሰባት መቶ ብሩ
አላሉም pending ነው የሚለው እኔ ጋር አሁንም pending ነው የሚለው አ
ያው እስኪ ስልካቸው እንደ ይሄኛው ሰባ ቤት ነው አልሰራ ያለ አ እሺ በቃ ድጋሚ እናሳውቃቸው እናንተን ጉዳይ check ያደርጉታል
ሌላ ስልክ የላቸውም ሌላ ስልክ የላቸውም እኛ በዚህ በኩል ያጋ- እያናገርናቸው ነው ቴሌግራማቸው ላይ contact ታደርጋቸዋለህ ወይ save አድርገውና
አይመልሱም ምንም ነገር አይሉም
በቃ እሺ እኛ ከዚህ እናናግራቸዋለን ለእኛም ምንም response የሰጡን አለ የቆዩ ነው response የሰጡን ያለ
እና ምን ይሻላል ታዲያ? ከዚህ በፊትም እንደዚህ ሺህ አምስት መቶ ብር ይላካል ተብሎ ሳምንት አልፎ በዛው ቀረ። አልገባልኝም።
አዎ እኛ እነሱ እንግዲህ እኛ እኮ ከእነሱ ጋር ጠቅላላ ችግር ከተፈጠረ ስልኩንም እየ- እያደረግን ነው። አዎ ያው ከእኛ እንትን ወጥቷል ከአካውንት ወጥቷል አይደለ ብሩ ከአካውንት ወጥቷል አይደል ከቤት ቤት አካውንት በጣም ፔንዲንግ ላይ ነው ቪዲዮ ሪኮሽ ገባኝ አይ አካውንት ውስጥ አሁን ብር ነው ያሳየው ባላንስ የሚያሳየው ውስጥ የለም አይደለ ያ ማለት ከኛ ሲስተም ወጥቷል ማለት ነው ብሩ አሁን ከኛ ሲሆን እነሱ ጋር ነው ያለው እነሱ ነው ማስተላለፍ ያለባቸው እነሱ ደግሞ ሰሞኑን system ችግር አስቸግሯቸው ስለነበረ ለብዙ ደንበኞች አልገባም የገባውም even balance እያለ ግን እየገባ አይደለም ወደ ቴሌብር account አቸው ድጋሚ እያናገርናቸው ያለው ድጋሚ check እንዲያደርጉት balance ያሉትም ማለት ነው እና ትንሽ ጊዜ ሊፈጅ ይችላል ትንሽ ጊዜ ማለት ነው።
አይ ነው እንግዲህ እነሱ እንደሚሰጡ ምላሽ እ, ነው የሚሆነው ምን ያህል ጊዜ እንደሚቆይ አይ፣ በየጊዜው በሺዎች የሚቆጠር ብር ይከፈል።
ያው የተቻልን ያደርጋለን እኛ እንዲያስገቡ ይሉንም አይ በቃ ተወው፣ አንቆም ነው እንጂ